ሄሎ ጤና ይስጥልኝ። ጉዳይ አልማዝ እባላለሁ። ምንድን ነው?
ሀሎ ጤና ይስጥልኝ።
ሞግዚት ፈልግ ነበር እባክሽ።
እሺ ማን ልበል ስምዎት?
መቅደስ።
እሺ እ በዚህ ቁጥር ነው የሚገኙት?
አዎ መቼ ይገኝልኛል እናቴ?
እሺ የት አካባቢ ነው ባለሙያ የሚፈልጉት?
እኔ እዚህ ሳፋሪ ተብሎ በሚጠራ ፍየል ቤት አካባቢ Okay እ አሁን ላይ ለጊዜው ያለን ባለሙያ እ ም።
ወደ ቦሌ ቡልቡላ ለቡና ኮዬ ነው። ወደዛ አካባቢ ባለሙያ የለንም።
እህም።
አዎ የለም አዎ፣ አሁን ላይ ማለት አሁን ላይ ብ- ላይ ብቃት ያላቸው የሞግዚት ባለሙያዎች እጥረት ስላለ በቂ እ ባለሙያዎች ከስልጠና ማዕከላት እስክናገኝ ድረስ የሞግዚት ጥያቄዎች ባለፈው እንደሱ ብላችሁ ነበረ።
አዎ፣ አሁን ላይ እያስተናገድን አይደለም እ ማለት አል- አላገኘንም እስካሁን ድረስ። ለዛ ነው እዚህ እ- ጥ- ውስን ቦታዎች ላይ ብቻ ነው ባለሙያ ያገኘ ነው።
እ እሺ ወደዚህ መጥተው አይሰሩም?
እ እነዚህ ባለሙያዎች እ አዎ በአካባቢያቸው ላይ ነው መስራት የሚፈልጉ። ምክንያቱም ለቡና ቦሌ ቡልቡላ እንዲሁም ኮዬ ወደዛ አካባቢ ሩቅ ነው፣ ይርቃቸዋል።
እሺ እሺ እሺ እሺ፣ መልካም ቀን።